በአዲሱ ዓመት ራዕዮ እውን እንዲሆን ሥራው እንዲሳካ ጤና ደስታና በረከት ቤቶ እንዲገባ እንመኛለን። ታሜጋስ እንኳን ለአዲስ ዓመት በሰላም አደረሶ። በምናስመጣቸው ደረጃቸውን የጠበቁ ዕቃዎች ተጠቅማችሁ በአገልግሎታችንም ረክታችሁ ከዓመት ዓመት በአብሮነት በደንበኝነት ከእኛ ጋር ስለዘለቃችሁ ደስ ብሎናል። ስለ ደንበኝነቶም አመስግነናል። ታሜጋስ በዓሉን ከቤተሰብ ከዘመድ አዝማድ ጋር በጋራ በመሆን በፍቅርና በመተሳሰብ በደስታ እንዲያሳልፉ እንመኛለን። በዚህኛውም ዓመት እንደተለመደው በምናስመጣቸው ዕቃዎችና በአገልግሎቶቻችን እርሶን በደንብ በማስደሰት ደንበኝነታችንን አጠናክረን እንቀጥላለን። ታሜጋስ ራዕያችን ገና ሰፊ ነው። ታሜጋስ መልካም አዲስ ዓመት። ታሜጋስ